hello hello ሰላም ጤና ይስጥልኝ ከቤት ቤት ነበር የምደውለው
አዎ ወደ ቴሌብር እና ወደ CBE ብር ልኬ ነበር፣ ግን አላለፍም። ወደ ሁለቱ አዎ እኮ እንዲያልፍልዎ እና እኛ እንድንጠይቅልዎ ወደ ቻፓ ወይም እርስዎ deposit ወዳደረጉበት ማለት ነው ወደ ቤት ቤት እንዲገባልዎ እንጠይቅበት እንድንጠይቅበት message ግዴታ መላክ አለብዎ። እሺ አሁን እርስዎ process ላይ ነው እያልኩት ነው ያለሁት።
አሃ፣ እንደዛ ይላል። ግን እዛ ላይ
አዎ እያስገቡ ደጋግመው እየሞከሩ ነው አይደለ? የሞከሩትን እርስዎ ጋር ግዴታ ከ account የተቆረጠው ብር text message ሊደርሶት ይገባል። ያን text message ደግሞ ወይ መቶ ሀያ ሰባት ላይ ከሆነ ቴሌብር ጋር ይደውሉና መጠየቅ ይችላሉ። ከዛ ወይ ደግሞ ዘጠኝ ሀምሳ አንድ ላይ CBE ብር ላይ ደውለው መጠየቅ ይችላሉ። እሺ ይደውሉና message ኡን ይ- ከተቀበሉ በኋላ ለእኛ ይላኩልን።
እሺ፣ በቃ
አለመግባባት ስላለ በስልክ ላስረዳዎት ብዬ ነው።
ችግር የለውም።
እሺ እናመሰግናለን። እሺ መልካም ቀን።
እሺ፣ እሺ።